ጤና ይስጥልኝ እቴ ስጥር መካከል እባክዎን ልርዶት?
ጤና ይስጥልኝ። ዛሬ ወደ ጅጅጋ ያለ በረራ ለማወቅ ፈልጌ ነበር።
እሺ ዛሬ ከአዲስ አበባ ወደ ጅጅጋ አይደል?
አዎ ከአዲስ አበባ ወደ ጅጅጋ።
እሺ ከአዲስ ጅጅጋ ከዚህ በኋላ ያለው ስምንት ሰዓት ሀያ እና ለአስር አስር ጉዳይ ለአስር አስር ጉዳይ ለአስር አስር ጉዳይ ቦታ ይኖራል?
አለ አዎ።
እሺ ዋ- ዋጋው አራት ሺ ሶስት መቶ አራት ብር ነው። ሊያዝሎት ምዝገባ?
አራት ሺ ሶስት መቶ አራት ብር።
አዎ
okay እሺ መልሼ ልደውል?
ይችላሉ። እሺ እሺ እሺ አመሰግናለሁ።
እሺ መልካም ጊዜ